መደሰት አልችልማ የኔ ሰላም ውጭ አይደለም ውስጤ ነዋ ውጭ አይደለም ውጭ አይደለም ገንዘብ አይደለም ሰው ጋ አይደለም መርማሪ ነኛ ሳታትመው የቀመስኩ ጸጋ ልዩ ነው መርማሪ ነኛ ሳታትመው ውስጤ ያለው ሰላም ልዩ ነው ውስጤ ያለው ሰላም ልዩ ነው ውስጤ ያለው ጸጋ አይሰማኝም ባዶነት ባዶነት ቃሎ ስላለ በኔ ቤት በኔ ቤት አይሰማኝም ባዶነት ባዶነት ጸጋው ስላለ በኔ ቤት በኔ ቤት ቃሎ ስላለ በኔ ቤት በኔ ቤት ጸጋው ስላለ በኔ ቤት በኔ ቤት አንድም ሳይጎድል የጠየቅኩት መልስ ይዞልኝ መጣ ደጃፌ ድረስ ድምፁን ሰምቼ በሬ ሲንኳኳ ሄጄ ስከፍተው ጌታ ነው ለካ የሰው አይን ያላየው ጆሮ ያልሰማው ያዘጋጀልኝን መልሴን አገኘው የሰው አይን ያላየው ጆሮ ያልሰማው ያዘጋጀልኝን መልሴን አገኘው ና ሲለው ይመጣል ሂድ ሲለው ይሄዳል ና ሲለው ይመጣል ሂድ ሲለው ይሄዳል እምቢ የሚለው ነገር እምቢ የሚለው ነገር እምቢ የሚለው ነገር እምቢ የሚለው ነገር አርፍ ያለው የሰላም እንቅልፍ ተኛለው የቤቴ ራስ የቤቴ ንጉስ ጌታ ኢየሱስ የቤቴ ንጉስ የቤቴ ንጉስ የቤቴ ንጉስ የቤቴ ንጉስ ውርሱን ጻፍኩለት የልቤን ስፍራ እሱ ዘላለሜ እንዲመራ ውርሱን ጻፍኩለት የልቤን ስፍራ እርሱ ዘላለሜን እንዲመራ እርሱ ዘላለሜን እርሱ ዘላለሜን